ጤና ይስጥልኝ። ጉዳይ ሀና እባላለሁ። እንደምን ልርዳዎ?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ትላንትና ደውዬ ነበረ ባለሙያ እፈልጋለሁ ብዬ እ ግን ማንም የደወለልኝ የለም መልሶ
እሺ ይቅርታ፣ የምን ባለሙያ ነበር የፈለጉት?
እ ቤት cook ን cook የምታደርግ
ቤቶት መኖሪያ ቤቶት አፓርታማ ነው አይደለም G plus two G plus two okay። ስለዚህ ያው እ ስልክ ቁጥሮትን አስተላልፈን ነበረ። ምንም የተደወለሉ ስልክ የለም። እሺ ስለዚህ የለም።
አሁን እን- እንዲደውሉ ታደርጋለሁ።
እሺ okay። እሺ thank you እሺ መልካም ቀን።
Thank you